Hello hello የመዓዛ በ PC ዋ ነው እየተጠቀመች ያለችው? አይደለም። በጉዳይ PC ነው? አዎ። እሺ በቃ እንደሱ ከሆነ ወይ በቃ አሳንሳው የማይሰማ ከሆነ ሌላ ሰው ስልክ ላይ ይሰማል፣ እኔ ላይ ብቻ ነው የማይሰማው?
አይ እሷ እስካሁን አላነሳችም እኮ እየሞከረች ነው።
ደወልኩላት እኮ አሁን ታነሷለች። የእኔ ድምፅ ይሰማታል? እሺ አይሰማኝም አዎ፣ እንጂ ሌሎቹ እንዳለ ነው ያነሳሁት።
ገባኝ እኮ የማይሆን ከሆነ አታንሳው፣ በቃ ታቋርጠው check እናደርገዋለን እንጂ የጠራ ተነስቶ ዝም
እሺ